ጤና ይስጥልኝ ልጆ ኢትዮጵያ ሄደን ነኝ እባክዎ ምን ልርዳዎት?
ሰላም ነው እግዚአብሔር ይመስገን ምን ልርዳዎ?
አለን እንትን ማሽን እንዲቀየርልን ባለፈው አስ እንትን ብዬ ነበር፣ ግን መጥተው እስካሁን አልቀየሩም። ቦታ እንዲ ማለት ነው አሀ ቦታ እንዲቀያየርሎት ቦታ እንዲቀይሩልኝ እንትን ብዬ ነበር ባለፈው። እንደ
እሺ ደመያችን በዚህ ስልክ ቁጥር ነበር የም- የደወሉት ባለፈው በዚህ አይደለም መጨረሻው ስልሳ አንድ
መጨረሻው ስልሳ አንድ ስልሳ አንድ አዎ እሺ ሀያ ሶስት አስራ አንድ አርባ ሁለት ስልሳ አንድ ማለት ነው።
አዎ አዎ አዎ አዎ እ ኢትዮጵያ ፍየል ቤት ነው።
አዎ አዎ እሺ ደመያችን ተላልፎላቸዋል። እኔ ደግሜ ልንገ- ላሳውቃቸው።
እሺ እሺ እሺ እሺ እሺ ሌላ የምንረዳዎት ነገር አለ?